ስፖርት በኮምለዳውስ
እንትን እንትን ገዝቼ በሁሉ ስፖርት ከቴሌ ብር በመጠቀም መቶ ብር ከዛ ሳንቲፔ የሚል ነው ሄዶ የገባው።
እሺ ሳንቲም ቤቢ ማለት ቴሌ ብር ነው።
ኦኬ ምንድን ነው ዊዝድሮ ነው?
አዎ አዎ፣ ወደ ሁሉ ወደ ሁሉ ስፖርት ነበር የላኩት ቴሌ- ከቴሌ ብር ወደ ሁሉ ስፖርት እሺ ስለዚህ ሁሉ ስፖርት ላይ አልገባም።
አልገባም። አዎ እሺ ከቴሌ ብር የተላከሎት message አለ አይደለ?
አዎ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
okay። ቴሌግራም የለበትም ሀገራችን ቴሌግራም የለውም። anyway ሲ- ሳገኝ በላከው አዎ ይላኩ፣ ችግር የለም።
ወደ በም- በምን በዚሁ በዘጠና ሶስት በዚህ በሰማንያ ስድስት ምናምን ሰባ ስምንት
እ ሰባ ስምንት እ
አስራ ስድስት
አስራ ስድስት ሰላሳ
ሰላሳ
ዜሮ ስድስት
ዜሮ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስምንት
እሺ